ዜሮ እና ጤና ይስጥልን በሽት ባይት በይ
ሰላም ሰላም
ኮኔክሽን እየሰራልን አይደለም።
የት ነው ኤማ ዋሳዋን
ኮኔክሽን ዋይፋይ ከሆነ ለካሌ ደውይለት ኮኔክሽኑ ይበቃል። ልክ አይደለም። ኮምፒውተር ዋይፋይ ይሰራል በስርዓት
ኦኬ ኮኔክሽን ማለት አልገባኝም ምን አይቆርጥልሽም ትኬት አይለቅም።
ሜድ የማያደርገው ነገር ከሆነ አብዛኛው ሾፕ ላይ ያለች ስለሆነ አሳውቀናል ትንሽ ጠብቂውና እም፣ ይስተካከልናል እሺ እሺ
አንረድ